ጤና ይስጥልኝ ቪዲዮ ኢትዮጵያ ሄደን ማኮ ምንድን ነው?
ጤና ይስጥልኝ ማማሽን ላስመዘግብ ነበር። ድራቨንትን ፍሪጅ
ትንሽ ተበላሽቶበት ነው ደንበኛችን። እሺ የቢጫ አይዲውን ይነግሩኛል?
አይዲ የለውም ማ ነበር ልንገርሽ፣ እሺ
ሁለት ሶስት ዜሮ
ሶስት ዜሮ ሰባ ሰባት
እሺ
ሰማንያ ስምንት ስልሳ ሁለት ስምንት
ስምንት ስልሳ ሁለት ስምንት ደንበኛችን መስመር ላይ ጠብቁኝ አንድ ጊዜ ይኸውም ባርና ሬስቶራንት ነው። እሺ፣ ደንበኛችን። ምንድን ነበር የሆነቦት ፍሪጁ?
አይቀዘቅዝም ማ አይቀዘቅዝም። መቼ ነው እንደዚህ ሆነው?
ባለፈው ተሰርቶ ነበር ከሆነ ጊዜ በፊት አሁን ድጋሚ እንገዛው ነው ሁለት ቀን ምናምን
ደንበኛችን እመዘግብልዎታለሁ። የሙሉ ስሞትን ይነግሩኛል? የእርስዎን እኔ በእኔ መስመሩ ፕሮሞተር ነኝማ
ሙሉ ስ- ደንበኛችን።
እሺ እሺ ቴድ ቴድ ቴድሮስ አንበይው እና ኮንታክት ፐርሰን ልስጥሽ ከፈለግሽ በእኔም ስልክ መደወል ይችላል ጠጋኙ ሲሄድ እርስዎ ፕሮሞተሩ ኖት?
አ አ
የቤ- የቤቱን ባለቤት ንገሩኝ።
ዜሮ ዘጠኝ ዜሮ ስምንት የማናጀሩ ስልክ
የማናጀሩ ስልክ ዜሮ ዘጠኝ ዜሮ ስምንት እሺ አስር ሰማንያ አራት ሰላሳ ዘጠኝ
ሰማንያ አራት ሰላሳ ዘጠኝ ስማቸው ማን ይባላል?
አብዲ
አብዲማ
አብዲ አባቱን ስም አላውቀውም።
እሺ፣ በቃ በዚህ ነው መዘግበዋለሁ።
እሺ መዝግብ ያለው ለሚመለከተው ክፍል አስተላልፌያለሁ። ሌላም ረዳሁት ነገር አለ?
የለምማ thank you ስለደወሉ አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ መልካም ቀን